hello አቤት hello አቶ በላይ አቤት እንዴት ነህ?
አቤት ደህና ነህ?
ደህና ነኝ ደህና ቅድሜ- ነኝ ቅድሜ ላካት ይገኙ ቋሚ ኮሚቴዎች አሉ አለኝ።
አ ሁሉም ቋሚ ሶስቱ ቋሚ ኮሚቴዎች ሶስቱ ቋሚ ኮሚቴ ጸሐፊዎች ይገኙ አለኝ። አዎ።
ሶስቱ እንዲገኙ እናድርግ አዎ፣ ሮብ አይደል ሮባው
okay በቃ ደብዳቤዋን እንደዛ መርቶት ከሆነ ለእኔ ላክልኝ አልመራውም። ምን- ምን- አህ ነው ለእኔ በቃ ላኪው እኔ እንደዛ ከሆነ እኔ አዎ፣ ነግራቸዋለሁ መጀመሪያ ይቀመጥ ብሎ ነገረ መራውና ከዛም በኋላ ንገሪያቸው ንገሪው እንትን ይበላል።
በቃ አይ ደብዳቤውን ለእኔ ወይ በ WhatsApp ላኪልኝ እሺ አይ፣ ይቀመጥ ላክ።
ብሎበት ከሆነ ዝም ብለሽ ላኪው ይምጣ እሺ እሺ።
ሮብ አይደል ሮብ ከሰዓት አይደል ሮብ ጥር ሃያ ሁለት በስምንት ሰዓት አዎ።
ስምንት ሰዓት ነው ስምንት ሰዓት ነው አዎ ስምንት ሰዓት እሺ እሺ ቴንክ ዩ